ጤና ይስጥልኝ። Hello ሰላም ነው?
እግዚአብሔር ይመስገን። ሰላም ቃልኪዳን ቬሎ ኪራይ ነው?
እ?
ቃልኪዳን ቬሎ ኪራይ ነው?
ማን ልበልሽ
እኔ ዊፕላስ ሶሉሽን ከሚባል company ነው የደወልኩት።
እ?
ዊፕላስ ሶሉሽን ከሚባል company ነው የደወልኩት። ቬሎ የሚያከራዩ ሰዎች ጋር እየደወለን ነበረ እና ስልክሽን ከጂጂ ላይ ስላገኘን ነው።
Okay እሺ
ቬሎ ታከራያላችሁ?
አዎ
አይ እንዴት ማን ልበላችሁ ብዬ ነው።
እ? አይ እሺ።
ቃ- ስሙን እንዴት ስም እንዴት አወቅሽ ብዬ ነው።
እኔ እንጃ በ- በሌላ ነበረ
አይ በዚሁ ስም ነው፣ ግን ያው ብዙ ነገር ላይ post ስለማደርግ የእሱን ትመጣልኝ ነው።
እሺ እኔ ዊፕላስ ሶሉሽን ከሚባል company ነው እና የደወልኩት company አሁን ላይ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ ቬሎ ኪራይ ሽያጭ አለበት እና እነዛን service ኦች እነ በነፃ እኛ store ላይ ተመዝግበው አገልግሎታቸውን እንዲያስታውቁ፣ የት እንደሚገኙ፣ በስንት ሰዓት እንደሚገኙ፣ ምን አይነት አገልግሎት እንደሚሰጡ በቀላሉ እኛ አፕ ላይ ተመዝግበው እ እንዲያስታውቁ እየጋበዝን ነበረ እና በጣም ብዙ ጠቃሚ ቁሽካን በላይ ሰርቪሶች አሉት። ከነዛ ሰርቪሶች ተጨማሪ እንደ ደስ የሚባል ታክስ ላይ በጣም ብዙ ተጥ- ብዙ ጠቃሚ ያለ ፈቃደኛ ከሆንሽ እኛ አፕ ላይ ያለምንም ክፍያ ሊንኩን ልከንልሽ ተመዝግበሽ ስቶርሽ እንድታስተዋውቂ ነው። በተጨማሪም ደግሞ ፈቃደኛ ከሆንሽ እ፣ እሱም ክፍያ የለውም። በእኛው ካሜራማኖች በእኛው የማስታወቂያ ሰራተኞች እ፣ እስከ store ሽ ወይም እስከ ሱቅሽ ም፣ ፈቃደኛ ከሆንሽ ማለት ነው እስከ ሱቅሽ ሄደን ለቴሌግራም እና ለ ምናልቴ ለቲክቶክ እና ለ social media የሚሆኑ ማስታወቂያዎችንም በነፃ ምንም ሳናስከፍል እንሰራለን እና ፈቃደኛ ከሆንሽ link ኡን ልከንልሽ ብትመዘገቢ ብለን ነው።
Okay እሺ፣ ደስ ይለኛል።
እሺ እንልክልሻለን። አንቺ app ኡን እንትን ብለሽ register ማድረግ ነው app ኡ ላይ የሚጠይቀውን።
Okay እሺ፣ እሺ እናመሰግናለን።